hello
ጤና ይስጥልኝ።
ጤና ይስጥልኝ። ዶንኪ ቲዩብ ነው የምደውለው።
ወጌሻ ለመመዝገብ ነበረ፣ ዋጋውን ለማወቅ ነበር።
እሺ ስምዎት ማን ልበል?
ኒፔል አስቻለው።
ማን አሉኝ?
ኒፔል N I P I ኒፔል?
ኒፔል ኒፔል N I P I okay እሺ እሺ። አዲስ ስም ሆኖ እንትን አለኝ። እሺ ኒፔል አስቻለው ነው ያሉኝ። እሺ ስልክዎትን ይነግሩኛል?
ይኸው በዚህ አስራ አንድ አስራ አንድ ሀምሳ ሰባት ሀምሳ ሰባት ድጋሚ ሀምሳ ሰባት እሺ ሰባ
ሰባ ሰፈሩ የት ነበር?
እኔ አቃቂ
አቃቂ። ማስታወቂያው ምን ላይ ነበር ያዩት?
እም፣ ዩቲዩብ ላይ
እሺ በአካል ነው ኦንላይን ለመማር ያሰቡት?
በአካል
እሺ የሶስት ወር ኮርስ ነው ኮርሱ?
እሺ፣
እ፣ የሶስት ወር ኮርስ ነው ኮርሱ። ሀያት ተስፎ ሲኒማ በሚገኘው አዳራሻችን ነው ስልጠናውን የምንሰጠው። በሳምንት ሶስት ቀን ነው ከአስራ አንድ ተኩል እስከ አንድ ተኩል ባለው ነው። ለዚህም የምናስከፍለው ክፍያ በ credit hour ሰባት መቶ ሀምሳ ነው። አጠቃላይ የምንሰጠው ደግሞ ሀያ credit hours ነው።
እሺ። በቃ ለመመዝገብ በ application website ኡ እችላለሁ።
በ link ኡ መመዝገብ ይችላሉ። እዛ ላይ screen የከፈሉበትን ወይ ደግሞ ይሄ የመዘገብኩት ነው የከፈሉበትን screenshot አድርገው በሰባ አምስት ቤቱ ስልክ ቴሌግራም ላይ ስምዎትንና ስልክዎን አ- ያስቀምጡልናል።
አንዴ የሙሉ credit hour ነው መክፈል የምችለው ወይስ እንዴት ነው?
አንድ የኔ ሙሉ credit hour መክፈል የሚችሉት መቼ ነው የሚ- ሊመዘገቡ ያሰቡት?
ያው በቃ ወደ information ኑን ልወጥ ብዬ ነው የደወልኩት። ያው ዋጋውን ሰምቼ መዘገባለሁ በዚህ ሳምንት።
ችግር የለም። እስከ የካ- እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች የመጨረሻው የዩቲዩብ ስልጠና ስለሆነ discount ተደርጎ እም፣ አስር ሺህ ብር ሆኗል እና እስከ ሀያ አምስት ከተመዘገቡ አስር ሺህ ብር ነው ማለት ነው የሚከፍሉት።
አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
እሺ፣ መልካም ቀን።
እሺ።